Алло,
hello ጤና ይስጥልኝ።
ሰላም።
hello hello፣ አቤት።
ይሰማል? አቤት። ቤት ቤት ነው። ምን ልርዳ?
አዎ ይሄ ትናንትናም ደውዬ ነበር። ትንሽ ብር በኦንላይን በልቼው እሺ፣
withdraw አድርገ ያው አምስተኛ ቀን ይዟል። እስካሁን አልገባም።
በሳንቲፔ ነው። በምንድን ነው ያደረግከው?
በቻፓ ወደ ዳሽን withdraw አድርገ
በቻፓ
አዎ okay። ቻፓ ጋር ደውለህ ነበረ?
ስልክ አያነሱም። ትላንትም ቀን ሙሉ ደውዬ አሁንም አያነሱም ስልክ። አዎ ስልክ ከዛ ወስጄ ስደውል አያነሱም።
እሺ፣ ማን ልበል ስምህን?
ታምሩ ታፈሰ ነው።
አምሩ ታፈሰ።
ሞታ አዎ
ማታ ነው ያደረግከው ወይስ ቆይቷል? አይደል ይሄ እ?
ቆይቷል ካደረግከው አይደል?
አዎ እሱ አምስት ቀን ሆኗል አልኩ እኮ ወደ ማክሰኞ አካባቢ ማክሰኞ ማታ
ታምሩ ታፈሰ አንድ ሶስት መቶ አይደል?
አዎ ይኸው በጣም ብዙ ሰው ነው ያሳወቀል። በእንትን ላይ ቻፓ ላይ ብዙ ሰው ነው ያሳወቀው፣ ግን ይከፈላል ነው ያሉን እነሱ። ምንም መልስ አልሰጡንም።
እሺ እስ- እስከ ስንት ይቆያል? ምናልባት የሚቆይበት ጊዜ ከነገሩኝ ይጠብቃለሁ። ችግር የለውም።
እስቲ ቆይ ልጻፍላቸውና አሁን አዎ ሰዓቱ ምናልባት እነሱ- የሚ- የሚቆይበት ጊዜ ካ- ከነገሩኝ ችግር የለውም። እስቲ ንገሩትና እሺ እሺ በቃ አሁንም በድጋሚ ያሳውቅ ይልሃለሁ። እሺ እሺ እሺ እና እስቲ ወደ በኋላ ከደውለልን ካልገባልክ
እሺ እሺ ምናልባት በጣም እሺ ይቅርታ። እሺ ችግር የለውም። እሺ እሺ እሺ መልካም ቀን።
እሺ